ናፍቆታለሁ ወጥቼ መቼም አላድር ተኝቼ እንዴት ጋለኝ ጓጉቼ ወዲያ ባየለች ከማዶ ወዲያ አንጀቴ ጨማዶ ጎኔማ ይረሳ ሰው ሐሳቤ አይተኛ ተሰዶ በዓይኔ ብዳስስ ከአድማስ ሰማይ የቻለች እሷንም አላይ ጠፈ ካለችው ከዚያች ጨረቃ አለች አልታይ ወዳጄ ርቃ አሁን መች ይቀራል ሳይገባት መውደዴ በፍቅሯ መሄዴ ሲመጣ በፍቅር ማበር መጠጣዋ ሲደርሳት በሎ ቤት ይሆን ሞጫዋ መስሏት የማትቀርብ ወዳ ማትሰዋ ወዴት ትደርስ ያኔ ስትቀምስ ያለን ጽዋ ኮከቤ ቆጣለሁ ወጥቼ መቼም አላድር ተኝቼ እንዴት ጋለኝ ጓጉቼ ወዲያ ባየለችም ከማዶ ወዲያ አንጀቴ ተማዶ ጎኔማ ይረሳ ሐሳቤ አይተኛ ተሰዶ ያየው የእሷው ትዝታ እሳት ይጭራል ደርሶ ለማታ ቀናት በእኔ ላይ ፍቅሯ በረታ ይብላኝ ያለ እሷ ላጣው መከታኝ ሽሽት እንጂ ጭንቄን መመልከት ቢሳናት የኔ እስከ እሑድ ናት። የማጣት ቁንጭቹን ረመቱን ጭሮ ቢቃጠል አይሸታት ሆዴ ተንጨርጭሮ ልብ እንዲያ ሲቃጠል ላይቀናው ሰው ወዶ ሲጨሰው ይደርሳል ባሳቦ ዳማዶ ወይ ማዶ ይጨሰዋል ነዶ ወይ ማዶ ወይ ማዶ ወይ ማዶ ወይ ማዶ ወይ ማዶ ወይ ማዶ ስጋዬ